Hello
Hello ስለ
Hello፣ ሰላም ነው?
እግዚአብሔር ይመስገን። Flintstone ነው የምደውለው።
Okay እንትን ነበረ ክፍለ ሀገር ላይ የእናንተን እንትን የሚሸጥ ማን አለ? አክሲዮኑን
Okay አክሲዮን ላይ አሁን ስሞትና ስልኮትን ይዝና
እ?
ሐምሌ አሁን ስሞትና ስልኮትን ይዝና ሐምሌ አንድ ነው የሚጀመረው። ሐምሌ አንድ እንደ- እንደውልሎታለን።
እሺ ስልኩ ተይዟል። አ፣ ይዘሻል ስልኩን። ስሜ በላይ ይባላል።
በላይ ማስታወቂያውን ከምን ላይ ነበር ያገኙት?
ከቴሌቪዥን ነበረ ያገኘው።
እሺ ሐምሌ አንድ ላይ እንደውሎታለን።
እሺ ከሻሸመኔ ነው የምደውለው።
እሺ እሺ፣ መልካም ቀን።
እሺ።